ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልን።
ስኬት ቴክኖሎጂ ነበር።
ከ- ከየት አልሽኝ?
ስኬት ቴክኖሎጂ cash register ቦታ አ፣ እንዴት ነሽ? ሰላም ነው?
አለን። እግዚአብሔር ይመስገን።
አ፣ ባለፈው ማሽን አስገብቼ ነበረ እና ደርሰው መሆኑን check ለማድረግ ነበረ።
የማሽን ቁጥር ትነግረኛለህ?
cash register ማሽን ነበር እ?
MRC ን የማሽን ቁጥር ንገረኝ።
የማሽን ቁጥሩን አንዴ እሷ መሮጥ አንዴ ከወረቀት ላይ ያየው ልንገርሽ እሺ፣
MRC PMA
PLA ሶስት ነው።
ዜሮ PMA MA PMA ዜሮ ሶስት ዜሮ አራት ሰላሳ አንድ
አራት ሰላሳ አንድ እድሳት ነው አልሰራም።
የገባው። ቆየ እ፣ አይደለም ከኔትወርክ ጋር የተያያዘ ችግር ነበረ እንትን ያለው GPRS ነው። መች ነው ያስገባኸው?
እ፣ ባለፈው ሳምንት ነው ያስገባሁትኝ
መች ላይ ቀኑ maximum ይሄን ያህል እንደተሰለኝ እና እ፣ አርብ ወይም ሐሙስ ማለት ያስገባኸው?
ብዙ እንትን ላይ ፈጅ ይችላል። አዎ የኔትወርክ ችግር ስለሆነ ሊስተካከልልኝ ይችላል። ሰኞ ደውልና check አድርገን ስላለችኝ ነበረ እሺ፣ አራት ሰላሳ አንድ ማለት ነው።
አራት ሰላሳ አንድ አዎ ሶስት ዜሮ አራት ሰላሳ አንድ እሺ፣ አንዴ check ላድርጋለሁ። እ፣ አላለቀም።
አላለቀም።
አዎ እ፣ አሁን ደግሞ ወርሃዊ ሪፖርትም እናደርግ የለ እንትን ስላላወጣሁኝ እስቲ check አድርገን ብላኝ ነበረና ለዛ ነው የደወልኩት።
እ፣ አላለቀም። በኔትወርክ የገባ አላለቀም፣ ግን የምትፈልገውን summary መተህ መውሰድ ትችላለህ።
መጥቼ መውሰድ እችላለሁ።
አዎ መረካከቢያ ፎርምን ይዘናና okay እሺ፣ እ፣ ስለደረሰብኝ ስላልከኝ ነው ና ያልኩህ።
እሺ፣ እሺ በቃ እንደዛ ዛሬ አደርጋለሁ።
መጨረሻ ቀናችሁ የምታሳውቁት?
አይ አይደለም ዛሬ የመጨረሻ ቀን አይደለም።
እም፣ ነገም ቢሆን እመጣለሁ ወይ ማለቁንም check አድርጌ እመለ- ነገ እመጣለሁ።
እሺ። መረካከቢያ ፎርሙን እንዳትረሳት። እሺ? bye ምን አልሽኝ?
መረካከቢያ ፎርሟን እንዳትረሳት ስትመጣ።
አዎ ይዣት ስራ አስኪያጅ ነህ?
እሷን። አዎ አዎ
በቃ ስራ አስኪያጅም ከሆን ካለቀም ለመውሰድ ንግድ ፈቃድህና መታወቂያህም አይለይ እና ፎርሟንም ይዘህ ና።
በቃ ይዤ እመጣለሁ። እሺ፣ አመሰግናለሁ።